ተመላሽ አልሆነ ነበረ። ምን fail አድርጎ ነው? ምንድን ነው? okay pending ላይ የሚቀረው
ሄሎ ሄሎ
ወይ ሰላም ሊና
አቤት።
ከችፕችፕ ነበር ምደውሎት እሺ
pineapple አልመጣልኝም ብለው complain አቅርበው ነበር
ም፣ complain አላቀረብኩኝም።
እሺ
pine አላቀረብኩም complain፣ ግን pineapple እና እ፣ እንትን ፓፓያ አለኝ ትእዛዝ ያልመጣ ነው
ያልመጣ አለኝ ትእዛዝ በዚሁ ነው ቁጥር እንጂ ነው complain አይደለም እ?
በዚህ ቁጥር ነው አ
እሺ check ላርግሎት አንዴ ጠብቁኝ እሺ
ፓፓዬ እና pineapple አይደለ አ እሺ ሌላው መጣ ሌላው መጥቷል እሺ አ እና ግን ደግሞ complain ከተባለ ባለፈው ድንች አዝዤ ማለት ነው እሺ።
የዘር ድንች ነው የመጣው ሙሉ ማለት ነው ደቃቅ የችፕስ አዝዤ የችፕስ አዛው እሺ ሀያ አሳውቀው አምስት ነው ያዘዝነው። አይ አላየነውም፣ ከወሰድነው አሳውቀው በኋላ ነበር ነው ያየነው።
በሰዓቱ
አይ አሁን በባለፈው የመጣ ነው። አራት ቀን ምናምን ቢሆነው okay በቃ ለሌላ ቀን ጊዜ አራት ቀን ነው ነው።
የሚያደርጉት። ሀያ አራት ሰዓት ሳያልፈው እ፣ ያሳውቁን፣ ደውለው ያሳውቁን። መቀየር ካለበትም የተሻለ product ካለ እንቀይርልዎታለን፣ ከሌለ ደግሞ ፕሮዳክቱን መልሰው ብሩን ተመላሽ እናደርጋለን።
okay እሺ፣
እሺ እ፣ ይቅርታ ግን ፓፓየው በስድስት ነው የሚወጣልዎት እዚህ ጋር
አዎ የአምስት ቀን የአምስት ቀን ነው ወዳል ያደረጉት አ እና አምስት ቀን አልሆነውም ገና ነው።
ምንም እኮ አላልኩትኝም እኔ አዎ አዎ እ፣ እኔ ስላልነበርኩኝ ምን ምን ትእዛዝ አለ አለ ፓፓያ እና አናናስ አልመጣልሽም ማለት ይሻል እሺ በቃ እሺ እንጂ እሺ፣ አናናሱ- ኮምፕሌን አይደለም እ፣ እሺ አናናሱ አናናስ ለነገ ቀረ።
እንዲመጣ እናደርጋለን።
እሺ እሺ የት ነው የሚመጣልዎት ግን?
ኮተቤ መሰለኝ ኮተቤ መሳለሚያ።
አ እሺ እሺ ነገ ይመጣል። መልካም ምሽት።
እሺ ለሁላችሁ እሺ